Hello. ሄሎ oh sister ይህን እስቲ ብ- ትናንት draw አድርጌ ነበረ ብር እስካሁን አልገባም።
እሺ ጠብቀኝ አንዴ።
እሺ ያሉ ቴሌግራም ለምን አጋባላቸው?
ጤና ይስጥልኝ ቤት ቤት
sister draw ትናንት ብር አድርጌ ነበረ እስካሁን አልገባም።
እሺ የቤት ቤት ቁጥርህን ንገረኝ። ዜሮ ዘጠኝ አስራ አምስት ሀያ ሀምሳ አምስት ሰባ
ስንት ብር ነው?
ስድስት መቶ ብር እሺ ትንሽ ጠብቀኝ። እሺ አይ عمري معلم هذا
ሄሎ ሄሎ አሁን ገብቶልሃል። እሺ check አድርገው።
አሁን ገባ አዎ ገባ። አሁን ገብቷል።
አይ ወደ መሀመድ ጃማ ሙስሊም